አሉ። ሌላው ወይ ማነህ አንተ ሰባ አምስት ሰላሳ ሰባትን ልጠይቀኝ ነዋ
እ
ማነህ ስምህ ማነው?
ልጅ አለ ልጅ አለም እሺ ይቅርታ በል ምን እ ልታዘዝህ ምን ልታዘዝህ
ማነሽ አንቺ ራስሽ
መሰረት ነኝ ምን ልታዘዝህ ልጅ አለም
እ
መሰረት ነኝ ምን ልታዘዝህ ልጅ አለም
እ እሺ complete በይልኝ ሁለቱንም order order ነበሩ ንገረኝ
ሰባ አምስት ዜሮ ሰባ አራት ዘጠና ስድስት
ሰባ ዜሮ ዜሮ እና ሰባ አራት ዘጠና ስድስት ዘጠና ስድስት እሺ ልጅ አለም እልልሃለሁ የሚታሰብ ሰዓት አለው
እ የሚታሰብ ሰዓት የለም።
አለው ወይስ ዝም ብዬ ነው እሺ እሺ